ስጥልን ቤት ቤት ረዴት ነው የምንረዳው?
እንትን ከቴሌ ብር ወደ account ብር አልገባልኝም ነበር።
እሺ አሁን የደወልክበት ነው የቤት ቤት ቁጥሩ?
አዎ ራሱ ነው።
እሺ። ስንት ብር ነው?
ስድስት ሺህ ብር
እሺ።
ደሜ በእናትህ ውጣ። ጀግና ችግር የለውም። ምን አብ- አጥበሻላ
መቼ ነው ዊዝዶ ያረካው?
እም፣ ከትንሽ ደቂቃዎች በፊት ሰዓታት በፊት
እሺ ከቴሌ ብር confirm ወደ አድርጌ አካውንት።
እልሃለሁ። እሺ
አሁን አሁን አዎ ይገባልሃል።
ለምሳ ነው የሚፈልጋት እ ለምሳ ነው የሚፈልጋት ኮርስ confirm ያርጋት እኮ confirm ተደርጓል።
እሺ እሺ እሺ